ገና ተስፋ አልጣም ቤቴል ቤቴና የትም አልሄድም ሕይወት እስከ ትርፎ ያገኘሁባት ቤተ ክርስቲያኔ መኖሪያዬ ናት ቤተ ክርስቲያኔ መኖሪያዬ ናት ቤቴል ቤቴና ተስፋ አልጣም ቤቴል ቤቴና የትም አልሄድም ሕይወት እስከ ትርፉ ያገኘሁባት ቤተ ክርስቲያኔ መኖሪያዬ ናት ቤተ ክርስቲያኔ መኖሪያዬ ናት ሰላም በረከት ፈውስን አግኝቼ የሰማይ መና ቃሉን በልቼ የእናቴን ጡት ወተት ጠጥቼ ይኸው ኖራለሁ በእርሷ ረክቼ ይኸው ኖራለሁ በእርሷ ረክቼ ቤትል ቤቴ ናት ከእርሷ አልወጣም ቤትል ቤቴ ናት የትም አልሄድም ሕይወት እስከ ትርፉ ያገኘሁባት ቤተ ክርስቲያኔ መኖሪያዬ ናት ቤተ ክርስቲያኔ መኖሪያዬ ናት ሸክሜን በሙሉ ያራገፍኩባት ቀንበር ተሰብሮ ቀና ያልኩባት ከዲያብሎስ እጅ አመለጥኩባት ቤተ ክርስቲያኔ የረካሁባት ቤተ ክርስቲያኔ የረካሁባት ቤትል ቤት ናት ከእርሷ አልወጣም ቤትል ቤት ናት የትም አልሄድም ሕይወት እስከ ትርፉ ያገኘሁባት ቤተ ክርስቲያኔ መኖሪያዬ ናት ቤተ ክርስቲያኔ መኖሪያዬ ናት መኖሪያ ቤቴ ማደሪያዬ ናት ቤተ ክርስቲያኔ መመኪያዬ ናት ባጣ ባገኝም በራ ብጠማ ለዘላለም ከእርሷ አልወጣም ለዘላለም ከእርሷ አልወጣም ቤትል ቤቴ ናት ከእርሷ አልወጣም ቤትል ቤቴ ናት የትም አልሄድም ሕይወት እስከ ትርፉ ያገኘሁባት ቤተ ክርስቲያኔ መኖሪያዬ ናት ቤተ ክርስቲያኔ መኖሪያዬ ናት አንቺ ጋር ልኖር ቤተ ክርስቲያኔ ቃል ገብቻለሁ በሕይወት ዘመኔ ከአንቺ የሚበልጥ ምንም የለኝም ላንቺ እገዛለሁ ለዘላለም ላንቺ እገዛለሁ ለዘላለም ቤትም ቤቴ ናት ከእርሷ አልወጣም ቤትም ቤቴ ናት የትም አልሄድም ሕይወት እስከ ትርፉ ያገኘሁባት ቤተ ክርስቲያኔ መኖሪያዬ ናት ቤተ ክርስቲያኔ መኖሪያዬ ናት ቤትል ቤቴ ናት ከእርሷ አልወጣም ቤትል ቤቴ ናት የትም አልሄድም ሕይወት እስከ ትርፉ ያገኘሁባት ቤተ ክርስቲያኔ መኖሪያዬ ናት ቤተ ክርስቲያኔ መኖሪያዬ ናት